ሄሎ ጤና ይስጥልኝ። ችግር
ሰራሽ እንዴት ኮት ሰላም
እቃ ዝብዬ ነበር ግን ላይ ቻን ይመጣልኝ እንደዚህ ቁጥራ የቀረብኝ እቃ አለኝ።
ስራ ቀብኝ
ቀረግለ
ምን ነበረ?
ያለስኩት ሽንኩርት፣ ጎመን እና ድንች ነበር። ሽንኩርትና ድንች ነበር። ጎመን መጣ።
ልክ ነው ኦርደር ያደረጉት።
አዎ
እሺ ጠብቁኝ። ዛሬ ነበር ረከቡት?
አሁን ነው የተረከብኩት።
okay እሺ። ማታ ላይ ነው group complete የሆነው?
እኩል ነው ሁሉንም የጨረስኩት።
አዎ ይሄኛው accept አልተባለ ነው። ኮድም አልደረሱትም አይደል?
ኮዱን check አላደረግኩትም።
አዎ እ፣ accept አልተባለም። ይሄ ነገ ነው የምንልክሎት። አጠቃላይ ሰባት የ group ኡ
እሺ ለየብቻ እኔማ ሌላ ጊዜ አንድ ላይ ስለሚመጣልኝ ለምን አንድ ብቻውን ተቀምጠ
አዎ ያው አንዳንዴ system ላል ወይም ደግሞ ማታ ላይ complete ከሆነ group ነገ ወዲያ የሚወስደው ለዛ ነው። ይሄንን ነገ ማታ ማለት ነው እንልክሎታለን።
እስከ ስንት ሰዓት ድረስ ነው?
ለምሳሌ ይሄ ከአንድ ሰዓት በኋላ complete ከሆነ ብዙ ጊዜ accept አይባልም። ለዛ ነው መጀመሪያ ያዘዝኳቸው ራሱ እኮ ሁሉንም ያዘዝኩት ከሶስት ሰዓት በኋላ ማታ ላይ አዎ ሁሉንም ያዘዝኩት ማታ ነው። እንደሱማ ከሆነ እሺ ጥሩ ችግር የለም።
እሺ፣ ነገ እንልካለን።
thank you።
እሺ፣ መልካም ቀን።